ይቅርታ ድሮ አድርጌ ነበርና ማታ ላይ እስካሁን አልገባልኝም።
በዚህ ነው ስልክህ? ይህ ነው ቤት ቤት ስልክህ?
አደ- አይ አይደለም፣ ሌላ ነች። እንገርሽ ዜሮ ዘጠኝ አርባ አራት ቆይ አንዴ። ዜሮ ዘጠኝ አይ ዜሮ ሰባት ዜሮ ሰባት ሌላ እሺ፣ ሰባት ዜሮ ሰባት ዘጠና ዘጠኝ እሺ አስራ ዘጠኝ ስልሳ አርባ
አምስት መቶ ብር ነው አይደለ?
አዎ process ላይ ነው ይገባል። እሺ
ምን ያህል ይቆያል?
ትንሽ ጊዜ ትንሽ ጠብቀውና ይገባል።
ዛሬ ይገባል ግን አዎ እሺ፣ እሺ፣ ስለ ደወልክ እናመሰግናለን። መልካም ቀን።
እሺ።